ሄሎ
አቤት አቤት።
ጤና ይስጥልኝ።
አብሮ ይስጥልኝ። ዘጠኝ ሰማንያ አምስት ላይ በምልህ የሆነ መ- ካርድ እየቆረጠብህ አስቸግሮኝ ነው።
እሺ እንደዚህ አርግ፣ ኮከብ ዘጠኝ ሰማንያ አምስት መሰላል አርገ ደውለ ስድስት ቁጥር ነካ።
እ፣ እሺ ዘ- ኮከብ ዘጠኝ ሰማንያ አምስት ኮከብ ብዬ አዎ፣ ኮከብ ዘጠኝ ሰማንያ አምስት መሰላል አርገ ትደውልና
እሺ ስድስት ቁጥር ነካ።
እሺ፣ እናመሰግናለን።
አሜን።